hello ጤና ይስጥልኝ።
አብሮ ይስጥልኝ።
እግዚአብሔር ይመስገን።
video editing ለመማር ነበር እና ምን ያህል ነው የሚከፈለው?
ያው አስራ ሁለት ሺህ ብር ነው።
አስራ ሁለት ሺህ እህም።
okay። መቼ ነው የሚጀመረው?
ታህሳስ አንድ
ታህሳስ አንድ ኦኬ። በቃ እሺ፣ እሺ። አመሰግናለሁ።
እሺ።